ጤና ይስጥልን hello ቪዛ ሊዲያ ነኝ። እባኮትን ምን አይነት የጉዞ መረጃ እንስጠት?
ፓስፖርት ጉዞ ፈልጌ ነበረ።
እሺ
የአውስትራሊያ
ምን አለ ደንበኛቸው?
ከአውስትራ ለአውስትራሊያ ፈልግ ነበረ ፓስፖርት ለአውስትራሊያ እሺ
እና የሚከተለው መረጃ መንገድ ይችላል።
ፓስፖርት ነው ቪዛ ነው ያሉኝ ደንበኛችን።
ፓ- ፓስፖርት ነው እኔ አሁን እየጠየቅኩ ያለው።
okay ፓስፖርት አላወጡም?
አይ ገና አላወጣም።
okay ፓስፖርት የሚያወጡበትን website መንገሮት